ወይ
እኔ ምልሽ የእንትና እቃ ደርሷላ ኑ ብያቸው ነበር። express ላይ እቺ እነ እቃ የላኩት ነው። መድኃኒት መድኃኒት መድኃኒት ነው እቃው።
ላኪማ
ላኪማ ነበር እሷ እንትና ናት ህይወት ተቀባይ ተቀባይ አስማማው ተቀ- ላኪ ላኪ አስማማው ተቀባይ ህይወት
እሺ ኃይል check በቃ ደርሰዋል እየመጡ ነው።
አይ ቆይ ቆይ መጥተዋል ግን እ፣ እ።
check ታታል ቆይ እሺ፣ ቆይ እሺ።